ጤና ይስጥልኝ። ሪፖርት ነው ባኮ የምንረዳው።
ሰላም አደራችሁ።
እግዚአብሔር ይመስገን።
ቴሌቪዥን አልጋ እንዳልተካከለ አስቸገራለሁ።
አዎ ዲፖዚት ለማድረግ ነው። ዲፖዚት ለማድረግ ፈልገው ነው።
በቴሌብር ነው ብዙ ጊዜ አሁን እኮ ቴሌብር ነው ቀላል ፈጣን አስተማመን ቴሌብር ነው።
አዎ ድ- ትንሽ ቴክኒካል ችግር አጋጥሞን ነው። ይስተካከላል። በትዕግስት ይጠብቁ።
ነው አይደለ?
አዎ
እ? ያስገባሁትን አሁን በምን ለማውጣት ምችል
አሁን ያለው አማራጭ ሄሎ ካሽ ነው።
የለካሽ ምናልባት ሄሎ ካሽ ላየን ካሉት የአንበሳ ሄሎ ካሽ ካሉት መጠቀም ይችላሉ። ካልሆነ ግን technical ችግር ስለሆነ ነው። ይስተካከላል። ትንሽ ይጠብቁ።
ቦነስ ተመልሷል አለ በ- የለም ቦነስ
ቦነስ አለው ቀረ
አዲስ ለሚከፍት ሰው ነው።
አዲስ ለምን ከፍ እንከፍታለን አ አዲስ ለሚከፍት ሰው አለ። አዎ እሺ።